ሄሎ ወይዬ
አቤት። አሁን እዚህ ልንገርህ፣ እሺ ቦታውን አዳምጠኝ።
አሁን እዚህ ነኝ እዚህ ነኝ እንትን ስልክ ልብስ ለብሷት ስልክ ልብስ ለብሷት ያበሽ እሺ
እሺ እንኪ
ሄሎ ሄሎ፣ አቤት።
ሰላም ነው ማ እግዚአብሔር ይመስገን።
ማን ይበላል?
ምንድን ነው አባ? ደበበጥ ነው?
ይሄ ይሄ ቤት ቤት ነው። ይኸውልሽ፣ ቤት ቤት አረ ይሄ አሪፍ እንዳውልሽ ስፖርት ነው።
ከቤት ቤት ነው።
ይሄ አሪፍ ስፖርት ነው።
ነው አለ ተሳስቶ ነው። በቃ እሺ፣ እንደዛ ከሆነ እሺ እሺ።
ሄሎ ሄሎ ሄሎ አባ
ሆዬ ይኸውልህ አሁን የገባኸው ይኸውልህ አ- አሪፍ ስፖርት ነው እንጂ ቤስት ቤት አይደለም። እሺ ይኸውልህ አዳምጠኝ።
እሺ እሺ እ፣ ገንደ ቆሪ ገበያ የሚ- ገበያው ፊት ለፊት ነው ያለው። ገንደ ቆሪ ገበያ?
ገበያው የ- ያው የት ነው በላቸውና ህዝቡን ጠይቀው፣ ወይም ስልክ ልስጥህ፣ የልጁን ስልክ ልንገርህ።
እ ስልክ ስልክ ልስጥህ።
ስል- ለብሷት እ- እሺ እሺ
ይኸውልህ ይደውልልኝ ያለኝ ልጅን ስልክ ልስጥህ እሺ አናግሬ ችግር የለውም ስልክ እንሰጣለን።
ዜሮ ዘጠኝ ሀያ አንድ
እሺ ዜሮ አየህ ዜሮ ዘጠኝ ሀያ አንድ ሀያ አንድ ሰባ አራት
ዜሮ ዘጠኝ ሀያ አንድ ሰባ አራት ሰባ አራት ሰላሳ አራት ሰላሳ አራት አስራ ዘጠኝ
ዜሮ ዘጠኝ ሀያ አንድ ሰባ አራት ሰላሳ አራት አስራ ዘጠኝ አዎ በዚህ ደውልለትና አውራው እሺ ይደውልልኝ ብሎኛል
እሺ እሺ አመሰግናለሁ እንደውላለሁ ደወልኩና አመሰግናለን መልካም ቀን እሺ እሺ እሺ እሺ